ትዝታሽ ዘወትር ወደ እኔ የመጣ ትዝታሽ ዘወትር ወደ እኔ የመጣ እፎ የምልበት ሕይወቴ ግዛታ እፎ የበት ሕይወቴ ግዛታ በማለት እድሜ ልጨርሰው በማለት እድሜ ልጨርሰው በአይን እያየሁሽ ነው ሆዴን የሚብሰው ከቶ ሳላውቅ ይዞኛል ፍቅር ከሷ ጠምዶኛል እራስ ትሉኝ መላው ጠፍቶኝ ጨነቀኝ ተሰቃየሁ ነገሯት መላ ክስተኝ እህ እያልኩ በፍቅሯ ስንገላታ ሁልጊዜ ጠዋት ማታ ችል ማለቷ ምን ይሆን ያቺ ወጣት በልቤ ተንከራታ መጨነቅ ያልገባትን ትስቃለች ተይዤ በሷ ምን አይነት ጭካን ያላት አይወራ የሷ ግሩም ፈገግታ ነው የማርከኝ ልቤን ሰውሮም እራልድንም ሰጋሆኝ እንጃልኝ ዘንድሮም ከቶ ሳላውቅ ይዞኛል ፍቅር ከሷ ጠምዶኛል እራስ ትሉኝ መላው ጠፍቶኝ ጨነቀኝ ተሰቃየሁ